ጤና ይስጥልኝ አሪፍ ቤ ሎዛ ነኝ እባክዎ ምን ልርዳዎ
ጤና ይስጥልኝ አሪፍ ቤ ነው አዎ አዎ ምን ልርዳዎ ደግሞ Okay።
ይችል አ፣ እንትን withdraw አድርጌ ነበር አሪፍ ቤ ወደ ቴሌብር ማለት ነው እሺ ከየት ነበር ከሁሉ ያደረጉት ደንበኞችን ከሁሉ ስፖርት ከሁሉ ስፖርት እሺ ከዚህ በፊት ደውለው አስመዝግበው ነበር
አይ አሁን ነው የመጀመሪያ ነው ከዚህ በፊት ከሁለት ወር በፊት አስመዝግቤ እሱ ተስተካክለውልታል ተከፍሎልኛል እሺ አ፣ ደንበኛቸው አሁን ይሄ ሙሉ ስም እንትን ነው ቢኒያም
እሺ ቢኒያማ
መሀሪ
ድምፆት ተቆራረጠብኝ ይቅርታ ደንበኛችን ቢኒያም መሀሪ ቢኒያም መሀሪ
መሀሪ እሺ አ፣ አ፣ አ።
እሺ ደንበኛችን ምን ያህል ገንዘብ ነበር withdraw ያደረጉት ሰባት መ- ሰባት መቶ አድርጌ ነበር ከዛ ጋር ተቆርጧል እዚህ ጋር ደግሞ ገባም transaction number ራሱ አለ።
እሺ ደንበኛችን እ፣ ወደ ቴሌብር ከቴሌብር የደረሱት መልእክት አለ አይደለ ማን ነው ምን የሚል withdraw ሲያደርጉ እ፣ አ፣ እሱ- betting እሷ site ኡ ላይ ያሉ አዎ እሷ ብትደርሰኝ message የ transaction number ብትኖርማ ለእናንተ text አደረግኩት ነበር። አሁን ምንድን ነው መሰለሽ በ ArifPay it no longer ምናምን ብሎ message መጣና አሁን አዎ።
እዛ ጋም አልገባም ከዛ ጋም ቆርጦልኛል ብሩና። ምን እሺ እንዴት ነው?
ከ- ከሁሉ ስፖርት ቆርጧል። ነገር ግን ቴሌብሮት ላይ አልገባም።
አዎ አልገባም።
ሁሉ እንደዛ ስፖርት ላይ ምንም አይነት transaction አያሳዩትም። transaction የሚለው ውስጥ አ፣ transaction የሚለው ውስጥማ ምንም አ፣ እንትን አ፣ አያሳይም። ሁሉም transaction ራሱ አያሳይም። እንደዛ ብ- አ፣ አያሳይም።
አያሳይም። ሰባት መቶ ብር የሁሉንም አዎ እንደቆረጠቦት አያሳይም።
አዎ ሰባት መቶ እንደተቆረጠ አ፣ ከዚህ በፊት successful ምናምን ይል ነበር አዎ፣ message የሚመጣ አዎ፣ ማለት ነው።
አዎ፣ አሁን ግን እንደዛ ሳደርግ ልክ የ- የሆነ እንግሊዝኛ it's no longer ምናምን የሚል እ፣ መጣ አዎ፣ እዛ አዎ፣ ጋር ደግሞ ምን ሚ- አ፣ ቆርጦልኛል ማለት ነው።
አዎ። እኛ ደግሞ ጉዳዮትን ለመፍታት ደንበኛችን screenshot ያስፈልገናል። የ transaction ኑ screenshot ያስፈልገናል። ምናልባት ሁሉ ስፖርትን እ፣ contact ለማድረግ ሞክረዋል።
አ፣ እኔ እነሱ ስልክም አይሰራም እንደ እናንተ አይሰራም።
አዎ፣ በአሪፍ ይሆን page ስላወጣሁት እኔ እናንተ አዎ እናንተ እንትን ብትሉ ነው።
አዎ ትክክል ነው። ነገር ግን የፈጸሙት transaction screenshot ያስፈልገናል እኛ ጉዳዮትን ለማስተካከል እና እ፣ ሁሉ ስፖርትን እስቲ contact ለማድረግ ይሞክሩ። ደንበኛችን እሺ እሺ ይሞክሩ እና በዚህ አሁን እሺ በደወሉበት ስልክ ቁጥር ነው ቴሌብር የሚጠቀሙት።
አ አ አ፣ እሺ ደንበኛችን፣ እኔ ሪፖርት እሺ አድርግሎታለሁ። ነገር ግን screenshot ኡም ስለሚያስፈልግ አዎ እሷ ብትኖርማ ጥሩ ነበር።
አዎ transaction እሱን number ሯ ቢኖር የታከል ነበር። አሁን አዎ transaction number ስለሌለ ግን መሀል ላይ
አዎ transaction ኗን እንዲያወጡሎት contact አዎ ሁሉ ስፖርትን contact ለማድረግ ይሞክሩ። እ፣ እሺ screenshot ኡን የሚልኩበትን ስልክ ቁጥር ልስጦት ወይስ እ፣ ሁሉ እሺ ስፖርትን እሺ contact እሺ ካደረጉ እሺ በኋላ? እሺ እሺ አይ ችግር የለም። እሱ ሁለቱ ነው።
እሺ ዜሮ ዘጠኝ ዘጠና ሁለት እሺ አስራ ሶስት እሺ ዜሮ አንድ
እሺ ሀምሳ አምስት
እሺ ይዤዋለሁ።
እሺ ያስተካክሉሎት ያ- እሺ ይላኩልን። ሌላ ምረዳውት ነገር አለ?
አይ የለም አመሰግናለሁ።
እሺ እኛ እናመሰግናለን ስለደወሉ። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ